hello
ጤና ይስጥልኝ። ካሪፍ ቤ ነበር የምደውለው። ተቋርጦብዎት ነበር። አሁን ካሪፍ ቤ።
አዎ አውቄያለሁ።
እሺ እሺ፣ ደንበኛችን ተላልፎሎታል። ተላልፎሎታል። አንድ ብር ከዚህ በፊት አስመዝግበው ነበር።
አላስመዘገብኩም። አንድ ሺህ አምስት መቶ screenshot ማድረግ እችላለሁ። ያንን ራሱ ግን ይሄኛው አልገባልኝም። አሁንም reject እንዳለ ነው እንትን ላይ ኪውኪው ብር ላይ reject ነው የሚለው።
አዎ
እሺ፣ failed እያሉት ነው ማለት ነው betting ኡ ላይ ወይስ ምንድን ነው?
betting ኡ ላይ ሳስገባው reject ይለኝና የለም ከቴሌብር ግን የተቆረጠ ነው።
ከቴሌ ብር ግን ተቆርጧል። text message ገብቶሎታል።
አዎ ያንም screenshot አድርጌ ላኩኝ።
እሺ እኔ ጋር የሚገባ- ያኛውን አሰራር ፈኖታል።
እ ያኛውን አስመዝግበው ነበር ከኛ ጋር ከዚህ በፊት የለም የለም አላስመዘገብኩም። ይሄንም ትላንትና ነው ቴሌብር በቻርት ዘ የለም ኪዩብር ላይ እዛን ተሰላቸው የና የአሪፍ ፔን ስልክ ቁጥር ሰጡኝ ዘጠና ሶስት ዘጠና አንድ ዘጠና ሶስት የሚለውን
እሺ ደመያችን የአንድ ሺህ ብሩ መቼ ነበር ቀኑ?
ትላንትና ወዲያ ወዲያ ትላንትና ወዲያ ወዲያ መሰለኝ። አዎ
እ፣ ምን ቀን ማለት ነው ካስታወሱት ትክክለኛው ቀኑ ስለሚያስፈልገን ወይ እሑድ ወይ ሰ- ሰ- እሑድ ወይ ሰኞ ከሁለት አንዱ ነው።
እሺ ደም- ምን አሉኝ?
እሑድ እሑድ ወይ ሰኞ ነው የምታይልኝ።
እሺ እሁድ ወይም ሰኞ
አዎ
screenshot ኡ አለዎት የሱ
አለኝ እንትን የ text ብየዋለሁ። እዛው message ኡ?
ሚ- message ኡ ስላለኝ ያን screenshot አድርጌ መላክ እችላለሁ።
እሺ እሱን የሚላኩልና ይሄንም እናስተላልፍሎታለን።
እሺ በጣም አመሰግንሽ።
እሺ እናመሰግናለን።
thank you።
ሌላ ምረዳዎት ነገር አለ?
የለም
ስለደወሉ እናመሰግናለን።
እኔም አገልግሎት ስናስታውስ ቴክን ስም አስገብቶ መልካም ቀን እሺ፣ መልካም ቀን